ጤና ይስጥልኝ ሁሉ ስፖርት ነው ባኮም ለዳው
ትራንዛክሽን ለማንቀሳቀስ ቴሌብር ምን ተወግዶ ነው ወይንስ
ቴክኒካል የሆነ ችግር አጋጥሞን ነው? በአሁን በምሰጡት ሜትር ግን ማስገባት ይችላሉ። በቁጥር ሰጡታለሁ ወደዛ ዲፖዚት ያደረጉና ደረሰኙን ይልኩልናል። ከዛ ደረሰኙ በቴሌግራም ይልኩልና እናስተላልፍለታለን።
ያው ጤና system ችግር ከሆነ ችግር የለውም።
እሺ